ሄሎ hello ጤና ይስጥልኝ።
ጤና ይስጥልኝ እንደምን አደራችሁ?
እግዚአብሔር ይመስገን። አቶ ሙሐመድ ኢብራሂም አዎ ማ- አዎ መሐመድ ኑር ነኝ። አዎ እ፣ ትናንት ደውዬልዎት ነበር። ቆይ አዎ አዎ እሺ፣ አጉ- አጎልብሆ ስለነበርኩ ነው በደንብ አላዳርገው።
ችግር የለውም። አሁን
አዎ አሁን ይመቸኛል። አጫ አ- አውራኝ እሺ የምደውልልዎት ከዊፕላስ ሶሉሽን ድርጅት ነው። ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው እና አሁን ላይ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ ያ ምንድን ነው? ድርጅታችን ከእያንዳንዱ trip አስር percent የሚቆርጥ ሲሆን ከዛ ላይ አራት percent ኡን መልሶ ቆጥብ ይሆናል። ድርጅታችን ይህን እሺ።
ሀሳብ ያደረገው ምንድን ነው? እ፣ አሽከርካሪዎች አሁን የሚገባቸውን ጥቅም እያገኙ አያምንም። ለምሳሌ ሕክምና፣ ጡረታ እንዲሁም ሌሎች ጥቅም ጥቅሞች ስለሌላቸው ይህንን በጋራ አዎ።
የሚቆጥቡበት እና አቅም የሚፈጥሩበትን ሰት ነው ይዘመ የተለዩ እሺ ጥሩ ነው የሚደገፍ ነው።
በቃ ከወደዱት እና ከኛ ጋር መስራት ከፈለጉ ቢፕላስ solution provider የምትል application አለችን። እዛ ላይ መመዝገብ እሺ።
ይችላሉ።
እሺ አስብትና መዘባል እሺ እ፣ ማንኛውም እሺ፣ ሀሳብ አመሰግናለሁ።
አስተያየት ካሎት document መላክ ከፈለጉም ምናልባት
በቅድሚያ ትንሽ ላበትና መልሼ እደውልልሃለሁ። ያለው እኮ መደወል ሲፈልጉ ይሄኛው የጥሪ ማዕከላችን ቁጥር ስለሆነ እ፣ የም- የማሰቢያ አዎ።
ጊዜ ይውሰዱና እ፣ ም- ደውለው መጠየቅ አዎ።
የሚፈልጉትንም መጠየቅ document ኦትን መላክ ከፈለጉ አዎ።
የሚልኩበት ቁጥር ልሰጦት ፈልጌ ነው።
በቃ እሺ ላክልዎት?
text አድርግልኝ፣ ችግር የለው።
እሺ አዎ።
እናመሰግናለን። መልካም ስራ ቀን ይሁንልዎት።
thank you thank you